hello hello፣ አቤት እኔ ስለኝ እንትን የልሻ order ትላንትና እጅ የነበረና ሁሉም መጥቶ ግን የትኛውን መጠጥ ላሳወቃችሁ ብዬ ነው። የሆነ ደግሞ text order ነበር በዚህ በዚህ እንትን ተደርጓል deliver ተደርጓል ብሎ ደግሞ text ደረሰኝ
እሺ፣ ስልክ ቁጥሮትን ይንገሩ። ዜሮ ዘጠኝ ዜሮ ዘጠኝ አስራ አንድ እሺ አምስት እሺ፣ አርባ ስምንት ዘጠና
እሌኒ አዎ
ቲማቲም ሌላው መጣልኝ። አሁን የልሽ ጎኑ ንቹ ሻይ ቅጠሉ መጣ። ቲማቲሙ ቲማቲሙ ግን አልወጣም አዎ።
አልወጣም።
ለምንድን ነው ያልወጣው? ኦርደር አጠቃላይ እንትን ሙሉ አልሆናችሁ አጠቃላይ ኪሎ ነው ይቅር። ሰሞኑን ትንሽ የቲማቲም እጥረት አዎ፣ እጥረት ስላለ ነው።
አዎ፣ ነገ እንድመጣለን።
እዚህ ነው በቃ። ሌላም order ስላለኝ እንግዳው አንድ ላይ እንጣለኝ። እማ እሺ፣ አጠቃላይ ኪሎ አይደለ?
አቤት
ዘጠኝ ኪሎ ነው አጠቃላይ አይደለ?
አዎ፣ የድንች የእንትን የቲማቲሙ አዎ፣ አዎ ዘጠኝ ነገ- ኪሎ ነው ነገ ይመጣሉ። ታዲያ በቃ። እንግዳው ሌላም order ስላለኝ ችግር የለም። እሺ እሺ እሺ እሺ